ጤና ይስጥልኝ Best Bet ዮርዳኖስ ነኝ።
ትላንትና withdraw አድርጌ ነበረ።
እሺ ከዛም በኋላ አንድ ሺህ አራት መቶ ብር withdraw አድርጌ አልመጣብኝም።
እሺ፣ በዚህ- በዚህ ስልክ ቁጥር ነው?
በዚህ ስልክ ቁጥር ነው payment ID የሚል አለ። cancel እንትን ያለው ስልክ ቁጥሩ ልንገርሽ።
እሺ ቆይ ደመመስ ጠይቆታለሁ። ቆይ check ላድርግሎት እና በዚህ ስልክ ቁጥር መጀመሪያ እሺ፣ አዎ፣ አንድ ሺህ አራት መቶ ደንበኛችን processing ላይ ጋ- አለ። ይገባሎታል። ትንሽ ይጠብቁ።
ወደ ቴሌ ብር ነው የሚገባው ወይስ ወደ ራሱ ላይ ነው የሚቀረው?
ወደ ወደ ቴሌብር ነው የላኩት አይደል? ወደ ቴሌብር አዎ፣ ወደ ይገባሎታል።
ቴሌ አዎ ይገባሎታል። process እያደረገ ነው። ትንሽ ይጠብቁ። እሺ፣ እናመሰግናለን ስለደወሉ